ጤና ይስጥልኝ ቻፓ።
ጤና ይስጥልኝ እና
ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ እንዴት ነሽ? እንትን ቻፓ ከቻፓ ወደ ቴሌብር account ስላስገብታችሁልን ነበረ ለኛ።
ቻፓ ወደ ቴሌብር አዎ ከቻፓ ወጪ ጠይቀው ነው እ?
ወጪ ጠይቀው ወደ ቴሌብሮች
አዎ ከዛ በኋላ ይህ ብር reverse ተደረገ እና reverse ሲደረግ እናንተ ላይ እንትን አላሳያችሁም መሰለኝ እና እሱን check እንድታደርጊልኝ ነበረ።
እስኪ በአምስት የቴሌብር ሺህ ስልክ ቁጥሮት እ?
እሺ፣ እ?
የት- የቴሌብር ስልክ ቁጥሮት ንገር።
okay እ፣ እሺ እ፣
የማን የዚህ የዚህ ዜሮ ዘጠኝ እ፣
ሄሎ
ሄሎ፣ አቤት። ዜሮ ዘጠኝ
ዜሮ ስምንት
ዜሮ ዘጠኝ
ዜሮ ዜሮ ዘጠኝ ዘጠኝ ዜሮ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ አይደለም ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ስምንት ዜሮ ዘጠኝ ዜሮ ስምንት ነው ዜሮ ዘጠኝ ነው።
ትክክል ነሽ። ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ስምንት ሀያ ሁለት ዜሮ ስምንት ሀያ ሁለት ሀያ ሁለት ዜሮ ስምንት ዜሮ ስምንት ስንት መጨረሻ ዜሮ ስምንት አዎ
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ስምንት ሀያ ሁለት ዜሮ ስምንት ትክክል ትክክል ትክክል
እሺ። ከምን ቤቲንግ ነው? ከየት ነው? ቆይ ሪቨርስ ይህ ኮፒ የተደረገው ኮሌክሽን ነው።
ኦ ከኮፊ ኮሌክሽን። እሺ አዎ ቆይ ኮፒ ኮሌክሽን ይሄኛው ሪቨርስ ነው ተደርጎ የጠየቁት?
ነበረ። እ፣ ስምም እ፣ በሪቨርስ የተደረገውን እኔ ጋር አለ እንትን የተላከልኝ ማለት ነው። ይሄ መቶ ሀያ ሰባት ምን ይላል እንትን በዜሮ አምስት ዜሮ ስድስት ሁለት ሺህ ሀያ አራት ላይ
እሺ ቆይ በዜሮ አምስት ዜሮ ስድስት ሁለት ሺህ ሀያ አራት reverse ተደርጓል። ይሄኛው ብር ስምንት መቶ ሀምሳ አምስት የሚል ስምንት መቶ ሃምሳ
ስምንት መቶ ሀምሳ አምስት
እሺ ቆይ አንዴ ጠብቁኝ፣ መስመር ላይ ጠብቁኝ።
ምንም ይሁን እሱ እዛ እዛ ምጣለህ ሻይ አምጣልኝ።